hello አቤት ሰላም ጤና ይስጥልኝ።
አቤት ጥለን ስኬት ቴክኖሎጂ ነበረ ምደውልልሽ። ከስኬት ቴክኖሎጂ ነበር cash register።
እሺ እሺ ምን ነበረ?
ምንም ደውዬ ነበር። ይቅርታ በስተት ነው።
አዎ እኮ ምን ልታዘዝ?
ምንም በስተት ነው። ቁጥሩን ለመያዝ ብዬ ነው።
እሺ እሺ ማ እሺ እሺ